ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከኢትዮ ቴሌኮም ነበር ሄደው
እሺ
ኤፍሬም ከድር አይደል?
አቤት። አ አዎ፣ ትናንት ደውሎልህ ነበር አይደል? ከቴሌ
ትናንት ምን ደውለን ነው እኛ
አልተደወለለትም? ትናንትና ከኢትዮ ቴሌኮም
ትናንት እ አልተደወለን።
እሺ የኢትዮ መቶ ሰላሳ lucky slot ጨዋታ አላት ኢትዮ ቴሌኮም በቅርቡ launch ያረገው እሱን በተመለከተ የሀያ ሺህ ብር ሪ ተልኮለታል በቴሌ ብር። አዎ፣ ግን social media ላይ አሸናፊዎች ተብሎ ስለሚለቀቅ የእና- የ- የእርስዎን picture ያስፈልገናል። ጉርድ ፎቶ ማለት ነው። ፎቶ አንስተው በዚ- በዚህ ቴሌግራም በዚህ ስ- በ- አሁን እልክልዎታለሁ የቴሌግራም link በዛ ይልኩልናል። እሺ
ገብቼ ነበረ እኮ የሆነ ቴሌግራም ላይ group ላይ አዎ፣ እኮ አላ- ልኳል አላኩም አይደለ?
እኔ አላኩም ግን አ፣ እሺ አዎ፣ እኮ አሁን ይላኩልን። አሁን አራት ሰዓት ስለሚለቀቅ እሺ አሁን ይላኩልን። እሺ፣ እሺ።
አይ